ሌላ አውቁ ሲመልስ አንድ
hello ይሰማል? hello አቤት ይሰማኛል። ሴት የምንወዳው
አዎ ማለት ቴሌ ቴሌቪዥን ትኬት ነበረኝና ወደ coin መቀየር አይቻልም?
ትኬቱን ወደ coin መቀየር አይችሉም። ኮይኑን ነው ወደ ትኬት መቀየር የሚችሉት እንጂ ትኬት አይቀየርም።
OK እሺ፣ እሺ፣ ትክ- በትኬት መጫወት አልችልም?
ይችላሉ እንዴ? በትኬትማ እድሎትን የሞከሩ መጫወት ይችላሉ።
እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ። መልካም ቀን።